ሄሎ
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። አይን ኦሮምኛ የለማ?
አዎ የለም።
ኧረ በእናትህ ኦሮምኛ ብቻ ነው። በእናትህ
ይቅርታ በአማርኛ የሚያወሩ ከሆነ አውሩኝ። ከዛ እኔ በኦሮምኛ ማውራት አልችልም።
ቆይ እ ስንት ነው ቴሌ ለኮ- ለኮስ ቴሌ ስንት ነው? ኦ- ኦሮምኛ ኦሮምኛ
ይቅርታ ወይም በአማርኛ የሚያወራ ሰው እ፣ ያናግሩና እሱ ይደውልልኝ። እየሰማሁት ስላልሆነ ነው። ስለ እሺ፣ ደወሉ አመ- እናመሰግናለን።